ጤና ይስጥልኝ። ጤና ይስጥልኝ።
አብሮ ይስጥልኝ።
ሰላም። አሁን ደውሎ ነበር።
አዎ
እሺ ምን እ- እ- ጠየቅሽልኝ አለ?
የነገውን እየመለሱብኝ አለ። ለነገ ነው የፈለጉት።
እ።
እሺ በቃ
ስ- ስለዚህ ለ- ለነገ ይሆናል ማለት ነው። እስከ ማታ አሉ።
እስከ ማታ አሉ። አዎ፣ እስከ ማታ ሁለት ሰዓት አሉ።
ስንት ሰዓት?
እስከ ማታ ሁለት ሰዓት ድረስ አሉ።
እስከ ማታ ሁለት ሰዓት ድረስ አሉ።
እም፣ መልካም። እሺ በቃ አመሰግናለሁ። ስለዚህ ነገ ነው የምመጣው።
አዎ ነገ ነው። ስንት ሰዓት እንደሆነ ስልክ ሲመልሱልኝ እ።
check አድርጌ እደውልልዎታለሁ።
በቃ እሺ፣ በዚሁ ስልክ ደውይልኝ።
እሺ እሺ።
እሺ፣ እሺ፣ አመሰግናለሁ። እሺ